ይመስልኝ አስቴር እዚህ ባኩመቱ
አዎ በእናት እኔ ሁሴን ጅማሌ ሁሴን ነው የሚባለው።
እሺ እሺ፣ ደንበኛችን ጉዳዩ ስለሚመለከተው አካል ተላልፎሎታል። በእርሱ ጉዳይ ምላሽ እየጠበቀ ነው።
እያጠብቅ ነው ምላሽ እየጠበቀ ነው ደንበኛችን ከባለሙያዎቹ።
እኔ አሪፍ ቤት ነው የምጫወተው እና ሁልጊዜ አሸነፈ። እኔ ብር አልገባም ቴሌ እስካሁን አላገባም። ሺ ሁለት መቶ ሀምሳ ብር ነው እስካሁን
ገብቶኛል ደንበኛችን።
process process ነው ያለ
አንድ ሺህ ሰባት መቶ ነው ያሉ
አንድ አንድ ሺ ሁለት መቶ ሀምሳ ብር አንዱ አራት መቶ ሀምሳ ብር ሁለት መቶ ሁለት መቶ ሌላ ሁለት መቶ
እሺ ደንበኛችን ወደ ቴሌግራም አካውንታችን screenshot ይላኩልን።
እ
ወደ ቴሌግራም አካውንታችን
እ
screenshot አንስተው ይላኩልን።
እሺ
እሺ ደንበኛችን አመሰግናለን። ሌላ የምረዳዎት ነገር አለ?
አይ ሌላ አይደለም እና እቺ ብቻ ጨረሰው በእናትህ።
እሺ ጉዳዩ ለሚመለከተው አካል ተላልፎሎታል። ባለሙያዎቹ እቺ- ሲጨርሱ ደ- ደውለን እናሳውቆታለን።
እሺ ደውል በእናትህ እና ይሄ አስጨርሰው በእናትህ።
እሺ መልካም ምሽት ይሆንልዎት።
እሺ መልካም ጊዜ